ሰላም ጤና ይስጥልኝ ቤተሰቤ ከዳር ነኝ። እባክዎ ምን ልርዳዎ?
ያሬ ነኝ። እንትን ነው ለማገናኘት ነበረ ውክልና ወስጄ ከእናንተ ጋር እሺ የኔን ኮምፒውተር ከእናንተ ጋር ለማገናኘት ነበረ ስራውን ለመጀመር።
እሺ already ጨርሰሃል?
ጨርሻለሁ። አዎ፣ ጨርሼ አይ- ተመልሻለሁ ወደ ክፍለ ሀገር።
OK እ፣ እሺ እ፣ ንግድ ፍቃድ ነው አይደለ? አሁን ተቀብለሃል ወይስ እንዴት?
ተቀብያለሁ። ከእናንተ ንግድ ፍቃድ እህ፣ የእናንተን?
እም፣ አዎ አዎ ወስጃለሁ፣ ሁለቱም እ፣ ወረቀቶች።
እሺ እናረጋግጥና check እናርግና ከፋይናንስ ጋር check እናርግና ማለት ነው። system ይጫንም ከሆነ ይጫንልሃል። የት ነው ግን ይቅርታ ስምህ አስር ማን ነው?
ተፈ- የ agent ኡ አስር- ስም ያሬድ ያሬድ።
ያሬድ ነኝ። አዎ፣ አሁን የወሰድኩ ባለፈው ሰኞ ዕለት OK እሺ። ምንድን ነበረ ስፖርት ነው ወጥቷል።
እ፣ እ፣ ሁለቱንም ወስጃለሁ። አሁን ግን adjust እያደረኩኝ ያለሁት እንትኑን ነው ስፖርቱን ነው
OK ስንት shop ነው ለመክፈት ያስገባኸው?
ያስገባሁት ሁለት ነው፣ virtual እና ይሄንን ነው።
ሁለት አንድ የ- አንድ እ፣ ስፖርት ኬኖ- ነው አንድ ኬን- በርቷል።
አንድ ኬኖ እና እሺ አንድ ስፖርቱን
እሺ እሺ አሁን ለ supervisor ነው ያው እነሱ ስለሆነ access ኡ ያላቸው እነሱ ናቸው አዎ።
የሚጭኑልህ እና system ኡ እሺ።
እ፣ ለምሳ ስለወጣ ሲመለስ እንትን ይልሃል። እሺ ይነግርልሃል።
ንገሪልኝ በቃ እንትኑን ያው የኮምፒውተሬን ቁጥር AnyDesk ላይ ልክ ያለው ያሬድ ጭሮ እንትናችሁ ላይ ነው አይደል? ያሬድ አዎ ያሬድ ጭሮ አዎ እ።
ችግር የለውም በቃ አሳውቀዋለሁ።
ልክ ያለው ቴሌግራማችሁ ላይ ልክ ያለው አይቼዋለሁ። አዎ አገኘሁት። አዎ OK እሺ እሺ እሺ ያሬድ እሺ።
አመሰግናለሁ እናቴ።
እኛም እናመሰግናለን። እሺ፣ መልካም እሺ፣ እሺ፣ እሺ።